hello
አሎ ጤና ይስጥልኝ ቤስት ቤት።
አዎ፣ ስልሳ አንድ ሰማንያ ስድስት ነው መጨረሻ።
እሺ ቆይ አንዴ እያየሁልህ ነው። እሺ እሺ ይኸው
ከትናንትና ወዲያ ነው አይደለም?
አዎ
ስንት ብር ነው አባቴ? አራት መቶ ብር።
አራት መቶ ብር አዎ
ገብቶልሃል? እሺ
ገብቶኛል። አሁን አዎ ገብቶልሃል። ወደ ቴሌ ብር ዜሮ ዘጠኝ ዜሮ ሰባት አስራ አራት ሰላሳ ዘጠኝ ስልሳ ሶስት ወደሚል ስልክ ገብቷል።
ስልሳ ሶስት መጨረሻ ላይ ገባል።
አዎ
አሁን ነው ገባል።
አይደለም የዛን ሰዓት ነው የገባው።
ትናንትና አዎ እሺ፣ አመሰግናለሁ።
እሺ አባቴ